Hello Hello ሰላም ጤና ይስጥልን።
ጤና ይስጥልኝ። withdraw አድርጌ ብር ወደ ቴሌ ነው አልገባልኝም። ታውቂያለሽ?
Okay በሳንቲም ፔይ ነው አይደለ?
አዎ
እሺ እሺ። አንዴ ቼ- እንትን እያሉ ነው። እሺ manually ስለሆነ approve እያደረጉ ነው። ትንሽ ታገሰን። እሺ
የማታ እኮ ነው።
አዎ። አይ በጣም ብዙ transaction ስላለን እና እነ- እነሱ manually ስለሆነ እያስገቡ ያሉት አዎ።
እኛ እየላክንላቸው ነው እና randomly ነው እነሱ ደግሞ select እያደረጉ ያሉት።
አየሽ፣ እህቴ፣ እወድሻለሁ።
እሺ አባቴ